ጾም ጸሎታችንን ተቀበልልን። ጾም ጸሎታችንን ተቀበልልን። ደስ የሚያሰኝ ሆንልን። ደስ የሚያሰኝ ሆንልን። ደስ የሚያሰኝ ይሁንልን። ደስ የሚያሰኝ ይሁንልን። እንዳንሸነፍ ኃይልህን ስጠን። እንዳንሸነፍ ኃይልህን ስጠን። አፍሮ ይመለስ ይውደቅ ሰይጣን፣ አፍሮ ይመለስ ይውደቅ ሰይጣን፣ አፍሮ ይመለስ ይውደቅ ሰይጣን፣ አፍሮ ይመለስ ይውደቅ ሰይጣን።